በቃ እርግጠኛ ነኝ አንድ እግር ወይ ሁለት እግር ስታገኝ ነው የጫፍ
hello
ጤና ይስጥልኝ። ሰላም ነው ሰላም፣ እንዴት ነህ?
አለን። አሁን withdraw አድርጌ ሁለት የሶስት ሺህ አምስት መቶ ሶስት ሺህ አምስት መቶ confirmation ከእናንተ ይጠይቃል።
አሁን በደወልክበት ቁጥር ነው?
አዎ አዎ።
እሺ check እያደረኩልህ ነው።
ጫት የለም
ሁለት ጊዜ ነው ሶስት ሺህ አምስት መቶ ብር አዎ
በቴሌ ብር ወደ ቴሌ ብር ነው ዙሪያ ያረከብ ሳንቲም እሺ confirm አድርጌልሃለሁ እሺ thank you እሺ መልካም መልካም ቀን እሺ ለአንተ መልካም ቀን